ጤና ይስጥልን።
አሎ
ቤዛይት እባላለሁ ከአሪፍ ፔ ነው የምደውለው። ESE engineering ነው።
hello hello፣
ጤና ይስጥልን።
ጤና ይስጥልኝ። እንዴት ነሽ?
እግዚአብሔር ይመስገን። ቤዛይት እባላለሁ ከአሪፍ ፔ ነው የምደውልሎት።
okay፣ እሺ፣ እንዴት ነሽ?
እግዚአብሔር ይመስገን። ESE engineering ነው።
እሺ፣ ሲያደወልንሎት ታህሳስ ሶስት ወይም ደግሞ December አስራ ሁለት በኢትዮጵያ ብሔራዊ ቲያትር የሚካሄድ አሪፍ ፔ ሶስት ዜሮ የተሰኘ ዝግጅት አለ። እዛ ዝግጅት ላይ እርስዎን ለመጋበዝ ነበረ።
okay፣ ዝግጅታችን እሺ አሪፍ ፔ በሚሰጣቸው አገልግሎቶች ላይ የጨመራቸው እንዲሁም ያሻሻላቸውን አገልግሎቶች የሚያስመርቅበት ነው። ከጠዋቱ ሶስት ሰዓት እስከ አምስት ሰዓት ነው ታህሳስ ሶስት በኢትዮጵያ ብሔራዊ ቲያትር።
እሺ፣ እሺ፣ እሺ እሺ።
ዝግጅቱ ላይ እንደሚገኙ ማረጋገጫ ማግኘት እንችላለን። ይመቸውታል?
እ፣ ትንሽ ቀን ትሰጥኛለሽ? አሁን ላይ ምንም ፕሮግራም የለኝም። maybe ሰርግ ፕሮግራም ላይ ምናምን።
እሺ ያው እ፣ ቀኑ ሲደርስ ኢሜይል እና አጭር መልእክት እንልክሎታለን።
በቃ በጣም ጥሩ። እንደዚያ ነው።
እሺ ጊዜውን ሰጥተው ስላደመጡ እናመሰግናለን። መልካም ቀን ይሁንልዎት።